ዘጠኝ እስክንድር ትምህርት ቤት ረድኤት ነኝ።
ጻድቁ እባላለሁ።
እሺ ጻድቁ ሰላም ነው?
አለሁ እግዚአብሔር ይመስገን።
እሺ
ወደ አንቺ ብሎ ነገሩኝ።
ምን አልከኝ?
ሀምሳ- ሀምሳ shop ለመክፈት deposit አድርገዋል cashier ኡ።
ሀምሳ shop አ እኛ ጋር ለመክፈት ፈልገህ
አ hello hello
አ cashier ኡ depo- deposit አድርገናል አለኝ እና ለበለጠ መረጃ በዚህ ደውላ አውራን ብሎ ነው።
ስንት ብር ከፈልክ? ሀምሳ ሺህ ብር እንትን ስትል
አንድ ሚሊዮን ሰባት መቶ ሀምሳ ሺህ ብር check
መቼ ነው ያስገባኸው?
ዛሬ ጠዋት
ኤል ጻድቁ ቴሌግራም ላይ እንትን በለን እሺ፣ አውራን ምን ያ- ስንት እዚህ ደውልልኝ ብሎኝ ነው።
ቴሌግራም ላይ አውራን እሺ እሺ